ሰላም የሌለ
ይሉኝታም የሌለ
የማታውቂ ነውር የማታውቂ ነውር
ለካ እንዲ ጨካኝ ነሽ እሻንዲ ጨካኝ ነሽ አንቺ ምግባረ ስውር
አንቺ ምግባረ ስውር
ፍቅሬም ትርጉም አጣ
ፍቅሬም ትርጉም አጣ
ለተረት ተመቼ
ለተረተማቼ
አንቺም በዚህ ይብቃ
አንቺም በዚህ ይብቃ
እኔም እስከ መቼ እኔም እስከ መቼ እንግዲያው ከእንግዲህ ከእንግዲህ እንግዲያው ከእንግዲህ ከእንግዲህ የጎጆችን በሩ ክፍት አደረበለ አንቺም ቀረሽ ወዲያ እኔም ቀረሁ ወዲህ እንግዲያው ከእንግዲህ ከእንግዲህ እንግዲያው ከእንግዲህ ከእንግዲህ የጎጆችን በሩ ክፍት አደረበል አንቺም ቀረሽ ወዲያ እኔም ቀረሁ ወዲህ ህመሜ ህመምሽ ሞቴም ሞት ላይ መስልሽ ሞቴም ሞት ላይ መስልሽ ሞቴም ሞት ላይ መስልሽ ለምን ደጅ ልጥና ለምን ልከተልሽ ለምን ልከተልሽ ለምን ልከተልሽ ቅጥያጣ በደለኝ ያልፈቀደሽ በስጋዬ ይብቃሽ ባለች አትቀልጅም በማስከፋት ተጽናኝ ተደሳች ባይጠፋም በዳይ ሰው ከመባል መጠቃት አይከፋም በዳይ ሰው ከመባል መጠቃት አይከፋም የባህሩ ሽንፍር የጠዋት ጤዛነሽ የጠዋት ጤዛነሽ የጠዋት ጤዛነ የሰመመንን የህልም እንጀራነሽ የህልም እንጀራነሽ የህልም እንጀራነሽ መፈጠርን እንጂ ማፍቀርን አትለምጂም አንቺው ሆነሽ ቀረሽ ተወዳጅን ከጅም ዋሽቶ አስማሚም ጠፋ ከሰላም ያበረ ጠቦ ደቢ ገብቶ ግርግጃት ጠቦ ደቤት ገብቶ ግርግጃት ይሉኝታ የሌለሽ
ይሉኝታም የሌለ
የማታውቂ ነውር የማታውቂ ነውር ለካ እንዲ ጨካኝ ነሽ እሻንዲ ጨካኝ ነሽ አንቺ ምግባረ ስውር አንቺ ምግባረ ስውር ፍቅሬም ትርጉም አጣ
ፍቅሬም ትርጉም አጣ
ለተረት ተመቼ
ለተረተማቼ
አንቺም በዚህ ይብቃሽ አንቺ በዚህ ይብቃ
እኔም እስከ መቼ
እኔም እስከ መቼ እንግዲያው ከእንግዲህ ከእንግዲህ እንግዲያው ከእንግዲህ ከእንግዲህ የጎጆችን በሩ ክፍት አደረበለ አንቺም ቀረሽ ወዲያ እኔም ቀረሁ ወዲህ እንግዲያው ከእንግዲህ ከእንግዲህ እንግዲያው ከእንግዲህ ከእንግዲህ የጎጆችን በሩ ክፍት አደረበል አንቺም ቀረሽ ወዲያ እኔም ቀረሁ ወዲህ አንቺም ቅሪ ወዲያ እኔም ልቅር ወዲህ እኔም ልቅር ወዲህ እኔም ልቅር ወዲህ ማስመሰል አይወድም እውነትና ፍቅር እውነትና ፍቅር እውነትና ፍቅር እንግዲያው ጾም ባልበላም ግድ የለ ፍስግ ለስጋ ነው በጾም ነው ጥቅ ያለ በስንቱ ልጠቃስ ልከፋስ በከንቱ ልጣሽ ገና ሰንብች ካላግባባን ወቅቱ ልጣሽ ገና ሰንብች ካላግባባን ወቅቱ Ah, ah, ah.